የስልኛ ሪስፔክት ሰላም ነው። ይዋ ኮብል ልርዶ
እንትን ነበረ ትላንት ማታ ሄሎ
መስመር ላይ ያሉ ደንበኛችን
ሄሎ
ደንበኛችን መስመር ላይ ያሉ
አቤት እሱ ሄሎ።
አንድ መጣ ምን ልርዳውት?
ትላንት ማታ አንድ ሺ አምስት መቶ አሪፌ ከቴሌብር አሳልፌ ነበር።
ከቴሌብር ወዴት ነው ያስተላለፉት ደንበኛችን?
አይ ከአሪፌ ወደ ቴሌብር
እ፣ አሪፍ ፔ ማስተላለፊያ መንገድ ነው ደንበኛችን። ከየት ነው ወደ ቴሌብር የላኩት?
ከቃና ከቃና ቤት
ምን አሉኝ?
ከቃና ቤት
መስመሩ ሲቆራረጣል ደንበኛችን። እኔ የምለው ይሰማዎታል?
አ፣ ሰምቻለሁ። ከቃና ቤት ወደ ቴሌብር ነው ያስተላለፍኩት።
ከቃና ቤት ወደ ቴሌብር አ፣
ደንበኛችን እኛ ጋር ደውሎ አስመዝግበው ነበር።
አይ
ስሞትም አለበት አብዲ አብዲማን አብዲ ጸና
በስልክ ቁጥር ነው የሚጠቀሙት ለቃና ቤት እና ለቴሌ ብሮች።
አ፣ አ፣
ትናንትና ነው አይደል ላይ ላኩት።
ትላንት ማታ ነው
ስንት ብር ነው የነበረው?
አንድ ሺ አምስት መቶ
እሺ screenshot አድርገው transaction history ውን ይላኩልን ደንበኛችን። ከቃና ቤት አንድ ሺ አምስት መቶ withdraw እንዳደረጉ የምታሳያለች አይደለ? successful።
successful የሚሉ
አዎ አንድ ሺ አምስት መቶውን successful እንዳሉት screenshot አድርገው በምነግሩት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ የያዙ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ አስራ ሁለት ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት አምስት በቴሌግራም ነው የሚልከው።
አዎ ቴሌግራም ላይ ስሞትንና ስልክ ቁጥሮትን አድርገው አንድ ላይ የላኩልን። በእኛ ኦ።
በኩል አይተን ስንጨርስ ደውለን እናሳውቆታለን። ሌላ ብረዳው እሺ።
ነገር አለ?
thank you ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን